ምስጢሬን መስበኝ
ይለውና እንትን ፈልግ ደርሰን ነበር። ቅድም ደውዬልሽ ነበር እሺ
እኮ እናት አሁር ላይ አልታር ነው ያልሽኝ አይደል?
አይደለም እንትን በእናት ጀርባ አለ አዳማ ሪል ስቴት።
ይሄ ከእናት ጀርባ አዎ በቅያስ አለች አለ በእናት ባንክ።
እሺ እኮ በ- ከህንጻው ጀርባ ነው።
አዎ እኮ እሱ ጋር ትንሽ ገባ ስትል አለ ጠይቃቸው ይነግረዋል።
አዎ በቃ እሺ እሺ እሺ።
እሺ እሺ